ጤና ይስጥልኝ ዘምሽቱ።
ጤና ይስጥልኝ።
እንዴት ዋሉ?
አለን አለን። ዛሬ ነው አደለ የኮሜዲ?
አዎ አዎ okay። ስንት ሰዓት? አስራ አንድ ሰዓት exactly ይጀምራል።
አዎ exact አስራ አንድ ሰዓት ይጀምራል።
okay እሺ። እንትን የሁለቱ የ VIP ው እና የዛኛው ማለት ምንድን ነው ልዩነታቸው? ፊት ለፊት መቀመጥ ነው።
አዎ
okay እሺ።
ከፍለዋል።
እና እ፣ አይ no ገና እያጣራ ነው። እንትን በ- ከአዋሽ ባንክ transfer ማድረግ ይቻላል አይደል? CBE እየሰራ አይደለም ዛሬ።
hello ከ CBE CBE እኔ- እኔ mobile banking ዛሬ አዎ እየሰራ አይደለም።
አዎ ስለዚህ ቴሌ ብር ግን ከአዋሽ ይችላል።
ከአዋሽ ባንክ ይቻላል።
ከአዋሽ ባንክም ይችላሉ። አዋሽ ባንክ እምቢ ካሉት ቴሌ ብር ይጠቀማሉ።
አዎ ቴሌ ብርም እጠቀማለሁ። አዎ ልላክልዎ ቁጥሮችን ንገሩኝና text ላድርግልዎ ዜሮ ዘጠኝ
ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ ሀምሳ
ሰማንያ ስድስት ሰማንያ ስድስት አስራ አንድ አስራ አንድ text አድርጌልዎታለሁ።
የቴሌ ብር ቁጥሩም ማለት ነው።
አዎ በኦንላይንም መ- መመዝገብ ይችላሉ።
እሺ እሺ አመሰግናለሁ። መልካም ቀን።
ኦኬ ቴንክ ዩ። እሺ